hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላ- ሰላም ነው።
ሰላም ነው አልበል።
መረጃ ለማግኘት ፈልጌ ነበረ።
እሺ ፍልም ስትሆናማ አዎ፣ ፊልሚስት ነው።
ወደ እንትን ሰባ ደረጃ በጀርባ በኩል ስላለው ቤታችሁ መረጃ ፈልጌ ነበር።
እ ሰባ ደረጃ ጋር ያለው ጨርሰናል።
እ? ምንም የለም አዎ፣ እዛ ሽያጭ ጨርሰናል።
እ? እ?
እዛ ላይ የለንም። ሌላ site አለን፣ ወደ ዘጠኝ የሚሆኑ site ኦች።
ኦኬ። አይ እዛ ፍልም ስቶር አካባቢ የሆነ ሰው ሊ- ከዛው ከገዛችሁ እም።
ሊገዛ ፈልጌ መረጃ እነሱን ለመጠ እናንተ መጠየቅ ፈልጌ ነበረ።
አዎ፣ እዛ ላይ የለንም።
እ? አይ እናንተ ከእናንተ ከገዛ ሰው ነው ለገዛ አስቤ ነው።
አሀ፣ ከኛ ከገዛ ሰው ላይ አሃ።
ኦኬ፣ ወይን ዘይቅሎት
እ? አይ መረጃ እንዴት ነው የቤቱ ያለበትን ደረጃ እና እም።
ከዚህ በኋላ የሚቀራቸው ክፍያ ምናምን ነገር ለማወቅ ፈልጌ ነበረ።
አዎ እኮ እሱን እኛ ማወቅ አንችልም። collection ስለሆነ ወይም ቆይ አንዴ ደውዬ ልጠይቅሎት።
እሺ እሺ አመሰግናለሁ።